ጤና ይስጥልን ጤና ይስጥልን ጉዳዩን የደወሉት ምን ልርዳዎ
ሰላም ትናንትና አ- የሚያጸዳ ሰው ብዬ አውርቼ ከዛ like transfer አርጊ ተብዬ አርጊያለሁ።
በዚሁ ስልክ ነበረ የተመዘገቡት በዚሁ ነው ጥያቄውን የተቀበሉት አይ የለም በ application ኑ ነበር መልሼ ልደውልልሽ አለችኝ። ከዛ እ፣ አልማዝ ትባላለች ያወራችኝ።
እሺ መልካም አልማዝ እንድትደውልሉት አደርጋለሁኝ እሺ እኮ ያነሳ ስላልሆነ ቴሌግራም ላይ ልክ ያለው ዩቲዩብ እሺ፣ እሺ አሁን አሳውቆታለሁ መልካም ቀን